Hello ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር ባኮ ምን ልርዶት?
አብሮ ይስጠን ከምኒልክ ነው።
እሺ
HRCT ስንት ነው የምትሰሩት?
HRCT። እሺ አንዴ መስመር ላይ ጠብቂ።
እሺ
Hello ሌላ ሁለት ሺ አራት መቶ ሰማንያ ብር።
ሁለት ሺህ አራት መቶ ሰማንያ እስከ አምቡላንስ ነው።
አዎ አምቡላንስ ከፈለጉ እንልካለን።
አዎ እንትን ኦክሲጅን ላይ ነች። እንዴት ነው የሚሆነው?
Okay ኦክስጅን ላይ ነው።
አዎ
Okay እሺ። ስለዚህ አምቡላንስ service ከፈለጉ መላክ ይቻላል።
እኮ ኦክሲጅን ውስጥ ከ- ከዚህ ነው ኦክስጅን ያለው ኦክሲጅን አምቡላንስ አዎ፣ ኦክስጅን ያለው አምቡላንስ ልልክልዎታለን።
ወይስ ኦክሲጅን ያለው አምቡላንስ ሲላክልኝ ክፍያ ይጨምራል ወይስ?
አይ አይጨምርም። በቃ እኛ ጋር አይጨምርም?
ስለሆነ የሚነሱት አዎ።
እሺ ቆይ አንዴ መልሼ ልደውልሽ።
እሺ እሺ